ደግሞ አንቺ ብር
hello
ሰላም ጤና ይስጥልን።
stand-up comedy ውን ለመታደም እና ትኬት ለመግዛት ነው እናቴ።
እሺ ይቻላል። ስልክ ቁጥር ይነግ- ይነግሩኛል? ዜሮ ዘጠኝ
ሀያ አንድ ስልክዎትን ይንገሩኝ።
ሀያ አንድ ዜሮ ዘጠኝ ሀያ አንድ ዜሮ አምስት እሺ ሰማንያ ሁለት ዜሮ አምስት ሰማንያ ሁለት ዘጠና ዘጠኝ እሺ link ልክ- እልክልዎታለሁ። በ link ኡ መመዝገብ ይችላሉ። ንግድ ባንክ ግን system ስለሚያስቸግር other bank transfer ማድረግ ይችላሉ። other bank ከሌለዎት ኢንተርኮንቲኔንታል መጥተው ደረሰኙን ማግኘት ይችላሉ።
ከከፈልኩ okay፣ እሱ ጋር ስመጣ ማግኘት እችላለሁ ማለት ነው።
አዎ ንግድ ባንክ system የለም።
መልካም። ቦታው የት ነው እናቱ?
ኢንተርኮንቲኔንታል
ካሳንቺስ ነው።
ካሳንቺስ ኢንተርኮንቲኔንታል ነው።
ኢሚግሬሽን ፊት ለፊት ማለት ነው።
አረ ኢሚግሬሽን አይደለም ካሳንቺስ።
እሺ፣ እሺ።
እሺ ስለደወሉ እናመሰግናለን። መልካም ቀን